ወሸባ ባክሽቴ ወሸባ የማነሽ ከዘባ ንገሪኛ አንቺ አይነ ሌባ እቴ ወሸባ ደርባባዬ ብዬሽ ተወራርጄብሽ እኔው ተሸነፍኩልሽ ተፈጥሮሽን እያስተዋልኩት ብቻዬን የአምላክ ጸጋ ለእኔም ደረሰኝ ተመስገን ሰው አይንካሽ ጭራሽ ባያዩሽ ደስ ይለኛል ድንቅ ውበትሽን እንዳሞግስ ሰው ተሰጥቶኛል ነጩ ጥርስሽ የጥቅምትምቱም የመሰለው የተስፋና የመደሰቻ የምጄ ነው የእኔ ጾማ በአንቺው ልኩራራ ልደሰት አይነገር የእግዜር ተፈጥሮ ድንቅ ውበት የእኔ ፍቅር የእኔ ዞማ ቀማኋቸው ሳልቀማ ስንቱ ጀግና ሞክሮኝ ዘራፍ ላንቺን አሰኘኝ ልቤም ወዶሽ እንቢ ያለ ድንቅ ውበትሽን ተከተለ ምድረ ጎበዝ ቢቋመጥም አንቺን መሳይ እንዴት ልስት እንዲህ ነው እጅና ውበት እስካማረ ጎሎ መፈጠሩ ጭራሹ በቀረ ይታደላሉ እንጂ አይታገሉትም። ተፈጥሮ የሰጠው ቦታውን አይስትም። አንቺዬ ብይር እንግዳ የገመች ከልቤ ጓዳ ልቤን አስተናግዳለሁ በሳሙን ወድጄሻለሁ አንቺዬ ብይር እንግዳ የገመች ከልቤ ጓዳ ልቤን አስተናግዳለሁ በሳሙን ወድጄሻለሁ እቴ ወሸባ ባክሽ እቴ ወሸባ የማመሽ ከዘባ ንገሪኛ አንቺ አይነ ሌባ እቴ ወሸባ ደርባባዬ ብዬሽ ተወራርጄብሽ እኔው ተሸነፍኩልሽ ትኩር ብዬ ስመለከትሽ በትካዜ ሰውነቴ ደስታ ተሰማው በአንድ ጊዜ ከሴቶቹ ለብቻ አድርጎ የፈጠረሽ አለኝታዬ የምኮራብሽ ለእኔ አንቺው ነሽ። እንደሰት ቤታችን ይሙቅ በጨዋታ ዝምታችን ከቶ አልወደውም የኔ አለኝታ ከነጓዝሽ ፍቅርሽን ጫኝው በአካላቴ ስሩ ሰዶ ነፍስ የሚደሰት ሰውነቴ የእኔ ፍቅር የእኔ ዞማ ቀማኋቸው ሳልቀማ ስንቱ ጀግና ሞክሮኝ ዘራፍ ላንቺን አሰኘኝ ልቤም ወዶሽ እልፍ እያለ ድንቅ ውበትሽን ተከተለ ምድረ ጎበዝ ቢቋምጥም አንቺን መሳይ እንዴት ልስት የማትሰለች ሁልጊዜ ጣፋጭ ጉንጭሽ መስተዋት ነው የሚያብለጨልጭ ከላይና ከታች ውበት ታደርሽ ምንም ያጎደለሽ ውብ እመቤት ነሽ ደርባባ ቆንጆ ተፈጥሮ እግዜር ሰርቶ አሳምሮ ዘራፍ ላንቺ ያልኩልሽ ውብ እመቤት አንቺው ነሽ ደርባባ ቆንጆ ተፈጥሮ እግዜር ሰርቶ አሳምሮ ዘራፍ ላንቺ ያልኩልሽ ውብ እመቤት አንቺው ነሽ አንቺ የፍቅር እንግዳ ተቀመጭ ከልቤ ጓዳ ፍቅሬን አስተናግዳለሁ በጣም ሆነ ወድጄሻለሁ አንቺ የፍቅር እንግዳ ተቀመጭ ከልቤ ጓዳ ፍቅሬን አስተናግዳለሁ በጣም ሆነ ወድጄሻለሁ ባባ ቆንጆ ተፈጥሮ እግዜር ሰርቶ አሳምሮ ዘራፍ ላንቺ ያልኩልሽ ውብ እመቤት አንቺው ነሽ ባባ ቆንጆ ተፈጥሮ እግዜር ሰርቶ አሳምሮ ዘራፍ ላንቺ